አይ እናስተላልፋለን። እውነት ይሄ እኮ መሸወድ እኮ ነው። እውነት አዎ
Hello Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውልልዎት።
ጤና ይስጥልኝ?
እሺ፣ home ready package order አድርገው ነበረ እ እና ዛሬ አንልክልዎትም ነበር። ለነገ እንላክ፣ ነገ መረከብ ይችላሉ።
እችላለሁ።
እሺ።
አጥቶ ውዬ ነበር ነገ ልክልሻለሁ ብሎኛል።
እሺ፣ የት ነው location ኑ?
አየር ጤና አብዱራማመት ደግሞ እሺ፣ ነገ እንልክልዎታለን። መልካም ምሽት።
እሺ እሺ